hello
hello፣ አቤት።
ጤና ይስጥልኝ።
አብሮ ይስጥልን።
ቤት ቤት አዎ፣ ቤት ቤት ነው መለዳ።
ቅድም ደውዬ ነበር እናት እዚህ ማዕከላችሁ የለም። እኔ እንትን ለአዳማ ላይ ሳይ አንቺ መመለሳችን አይተሽ ምንድን ነበር ብሩ pending ነው ምናምን ተይዞብኝ ነበር።
እንትን ነው voucher voucher voucher በ voucher አ አ በ voucher withdraw አድርገህ በ voucher አ አ በ voucher withdraw ካረክ ወደ ቤት ቤት account እኮ መመለስ ትችላለህ፣ ግን እክ- እ መልሶ መልስ- withdraw ማድረግ አትችልም።
withdraw አላርገው እዛው ወደዛው እንዲቀመጥ መጫወት ነው የምትፈልገው መት- ተጫወት ነው መጫወት ነው የምፈልገው። አ መጫወት መጫወት የምትፈልግ ከሆነ account history ያለ አይደለ ስልክ ላይ ስትከት አ- account ይኸው እሱን step ልካችሁልን ነበር በሌላ ስልክ ላይ በፊት በጓደኛዬ እሱን step ጠብቄ ብሄድ ክፈተው እስኪ ከአንተ እሱ እምቢ አለኝ አሁን ምንድን ነው ያለክ?
እስቲ voucher number ኡን ስንሰጠው ይኸውልሽ step ኡን ልካችሁልን ነበር ከዚህ በፊት ላንብብልሽ እሺ፣ account እንትን ላይ ከላይ ምንድን ነው account history ላይ ገብተን እንትኑን እንወስደዋለን voucher አዎ፣ number ኡ አይ finally ምንድን ነው ያለህ? እንትኑን እ፣ እንትኑ ላይ ምንድን ነው ያለ እዚህ ጋር ቆይ፣ እ፣ ምንድን ነው ያለ ቅድም አላነበብከውም ም- የሆነ ነገር ጽፎለት ነበር እስቲ በማወራው ስልክ ነው አንቺ ግን መመለሳችን ማይተሽ voucher not found ነው ያለህ?
ቁጥሯን voucher አዎ ነው voucher not found ግን voucher number ኡን ልንገርሽ ነው voucher number ኡን በትክክል voucher number ኡን copy paste ካረከው እንደሱ አይልም።
copy paste ላድርገው አዎ ብዙ ጊዜ ቁጥርና letter ስለሆነ ይመሳሰላል እና ያሳስታል። ለዛ ነው። እሺ ስለዛ paste code ኡን ኮፒ ልበለው በትክክል- አዎ ኮስ- ኮ- ኮፒ አድርግና paste አድርገው እዛ ጋር ውስጥ ይሰራል።
ከሚ- እምቢ ካለ ከሚ- ደውልልኝ።
እሺ እናትሽ እሺ እሺ፣ እሺ።
እሺ ስማ